ይስጥልኝ ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልን። ደህና ዋልሽ? እማ እግዚአብሔር ይመስገን። ትምህርት ምናምን ለሰበብ እ ስራውን ለመቀጠር ፈልጌ ነበር አለ አይደል እንዴ?
አሁን ክፍት ስራ የለንም። በምንድን ነው መስራት የፈለግሽው?
እ
እኛ ጋ አሁን ክፍት ስራ የለም። ግን አንቺ ምንድን ነው የፈለግሽው?
እ ፓርታይም ስራ ነበር የፈለኩት።
በምን እኮ በምን ዘርፍ?
እም፣ አል- ያላችሁን ማለት ቪዲዮ editing ን እ or ደግሞ ሌላ ያሉትን ኦፕሽኖች አይቼ ነበር ልመርጥ ያሰብኩት።
እንደዛ ከሆነ link ስላለ freelance የ freelance part-time ከሆነ የፈለግሽው ከቪዲዮ አይ ያለ ስር ገብተሽ የ freelance link ኡ ጋር ተመዝገቢ።
ኦኬ፣ እሺ፣ እሺ አመሰግናለሁ።
ምንም